ሄሎ
ሄሎ ሰላም ነው። አቤት አቤት።
መስከን እንዴት ነህ?
password እንትን አለን account ለመክፈት የ confirmation code አልገባም ብሎ ነው እኮ ነው።
አይደለም account አዲስ account ነው የምትከፍተው?
አዎ እኛ እኮ አይደለንም confirmation code የምንልክልህ አንተ ራስህ ነህ password ን የምታስገባው። ቴሌግራም ላይ hi በለኝና አ- step ኡን ልላክልክ። step አለው አዲስ account register ሲደረግ ለዛ እንትን በልልኝ hi በለኝና ቴሌግራም ላይ ልላክልህ።
እሺ እሺ። በዚህ ቁጥር ነው አይ ዜሮ ዘጠኝ ዜሮ ሶስት እዛው support የሚል የለም
እ እንትን እዛው Best Bet እንትን ላይ support የሚል አለ አይደለም አ support አለ።
ማንኛውም ጥያቄ ካለውት okay ምናምን okay። አዎ አዎ፣ ቴሌግራም አለ።
ላክልኝ። በቃ እሱ ላይ- እሺ።
እሱ ላይ ላክልኝ።
እሺ እሺ።